ስለቤት ቤት አቤት አቤት ምናምን ያለባቸ የሆነ ጨዋታ አልወጣልኝ ብሎ
እሺ
ኮዱን ልንገርሽ
እሺ ንገረኝ አስራ አራት እሺ
ሀያ ሀያ ዜሮ አምስት አርባ አንድ
አስራ አራት ሀያ ዜሮ አምስት አርባ አንድ አዎ
ተሳስተሃል መሰለኝ ቁጥር እስኪ እስኪ እሺ እ አስራ አራት እሺ
ሀያ ስምንት እሺ ዜሮ አምስት አርባ አንድ
አሁን ቼክ አድርግ እሺ ቪዲዮ ኖትን ቆርጦ ሌላውን ሰጥተዋል እሺ ስለደወልክ እናመሰግናለን መልካም ምሽት እስከ